ሰላም ጤና ይስጥልን። Best Bet
Best Bet ጧ- ወደ አስር ሰዓት አካባቢ
እ ሁለቴ ነው ከ- ከ- ከቴሌብር ወደ ቻ- ቻፓ ላኩት እሺ ሀምሳ ሀምሳ ሀምሳ ብር ማለት ነው።
እሺ
አንዱ ገባ አንዱ አልገባም።
እሺ ስልክ ንገረኝ።
ዜሮ ዘጠኝ ዘጠና ስድስት እሺ ዘጠና ስድስት እሺ ስልሳ አምስት እሺ ሰላሳ አንድ ከዛ በኋላ ሁለት መቶ ብርም አስገብቻለሁ። አዎ፣ ወደ አንድ እሱ ገባ ዘጠና ስድ- ዘጠና ስድስት ስልሳ አምስት ሰላሳ አንድ ሁለቴ ዘጠና ስድስት አድርግተሻል እ?
ሁለቴ ከዛ ስልሳ አምስት ሰላሳ አንድ
አንድ ሀምሳ ብር ብቻ ነው።
አዎ፣ አዎ፣ ሀምሳ ብር ብቻ ነው ያልገባው። አንዱ ገብቷል፣ አሁን አንዱ ገብቷል።
አልገባም።
አሁን አሁን ገብ- ገብቷል።
አሁን አዎ አዎ፣ አባቴ እሺ፣ ይችላል አድርጎ አሁን አዎ check አድርገህ እሺ